ሄሎ ሄሎ አቤት፣ ሰላም እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን።
አለን። ከቤተሰቤ ነው የምደውልልህ።
እሺ፣
እም፣ shop እንትን በል ውል ማቋረጥ ፈልገህ ነበር እንዴ?
አዎ፣ አዎ።
እና shop ኡ ግን still እየተሰራበት እኮ ነው።
እህ፣ እህ፣ እህ።
shop ኡ እየተሰራበት ነው።
በማ በእናንተ በየ- በአንተ shop
በእናንተ ነው እየተሰራ ያለው
ነው። አንተ እየሰራበት ነው አይደለ? shop ኡ
shop ኡን? አዎ፣ እየሰራሁበት ነው።
እኮ ታዲያ ማቋረጥ ከፈለግህ እንዴት ትሰራበታለህ ብዬ ነው። እንትን ለማቋረጥ ብቻ ምን መቆም አለበት አይደል ስራው?
እኮ የተቋረጠው እኮ ከእናንተ ጋር ነው። ምንድን ነው ችግሩ?
እ እ ችግሩ ምንድን ነው?
አይ አሁን ውል ማቋረጥ ፈልገህ ነው አይደለ? ከእኛ ጋር ሰለሞን አዎ፣ እኮ ውል ማቋረጥ ከፈለግህ እኮ ማድረግ ያለብህ ነገር መጀመሪያ ያለብህን ሂሳብ እንዳለ ማስገባት።
እኮ አስገብቻለሁ እኮ አዎ ግን አሁን ለምሳሌ ዛሬ እየተሰራበት ነው ሾፑ በእናንተ
አዎ ተቋም- አሁን ሃምሳ ሰባት በሚለው ውሉ እኮ ተቋርጧል እኮ።
አዎ ግን shop ኡ ግን still open ነው እኛ አልዘጋው ነው እና አንተ ደግሞ እየሰራበት ነው
እኮ እኔ እየሰራ ያለሁት እኮ በሌላ shop ነው እንጂ በእናንተ shop አይደለም። ማለት ስንት ቡክ ነው ነው አምራዊ ስንት ነው አምራዊ ስንት ነው አምራዊ መቶ ሃምሳ ዘጠኝ አምራዊ መቶ ሃምሳ ዘጠኝ ቆይ አንዴ ይኸውና
እንትን ብያለሁ እኮ close ጋር ያለሁ አቋርጣል?
ሂሳብ ነው እ አቋርጣ አልከኛ ጋር አዎ ሂሳብ ምናምን ዘግቼ እኮ ጨርሻለሁ እኮ
እስቲ ይኸውና እሺ አንዴ ጠብቀኝ ደውለውልኛል እኮ ቼክ ውሰድ ብለው እኮ ላከ ቢሮ አይደለም አዎ እ አንዴ ይኸውና መስመር ላይ ጠብቀኝ አንዴ ሰዎች እሺ
በቃ ችግር ላይ የተዘጋ ነው በቃ ልክ ነው ተዘግቷል በቃ
እሺ እሺ ወንድም እሺ እሺ እሺ